ጤና ይስጥልኝ ይድሮጋ ዶክተር አምራን በኩል ሙለታው እንዴት ዋልሽ?
ሰላም ነው።
አለሁ። እንትን ፈልጌ ነበረ ባይፖላር ሲሚንት ፕሮቶሲስ ሳይዝ ስልት ሰቨን
ምን አሉኝ?
አለ ምን አሉኝ?
ባይፖላር ሲሚንት
ም- እሺ ሳይዝ ስንት?
ሰርት ሰቨን ሰላሳ ሰባት
የለም fenestrated ሚል ነው የሚያሳየኝ።
የለም የለም hello ወዬ ወዬ
bipolar cement ነው ያላችሁኛ?
አዎ bipolar cement prosthesis ነው የሚለው
no እንደዛ ሚል የለም system ላይ
prosthesis የሚለው ወይንም
እሺ፣ አንዴ። ትንሽ ጠብቁኝ በመስመር ላይ እሺ ጠብቅሻል
Austin Moore ነው የሚያሳየኝ ባይፖላር ሄሎ
ሄሎ ወዬ
prosthesis Austin Moore ሚል ነው። bipolar ሚል ሲስተሙ ላይ የለም።
okay Austin Moore በሚለው ነው እም። hello ወዬ ወዬ
የለም። ይቅርታ።
የለም okay ስለዚህ በ Austin Moore በሚለው ነው ያለው አዎ በሱኛው አለ Austin Moore በሚል አለ።
እሺ እሺ የት ነው የት ነው ሱቃችሁ እንትን ያላችሁ የትኛው ጋር ነው ያለው thirty seven ነው ያላችሁኛው?
አዎ ሰላሳ ሰባት አዎ አዎ አለ። store ነው ያለው።
እሺ የቱ ጋር ነው ከመጣን የቱ ጋር ነው የምንመጣው
ፋርማሲ አንድ ይቅርታ፣ በመስመር ላይ ጠብቁ።
ችግር የለም።
store ነው ያለው። ጠይቄ አሳውቃቸዋለሁ። ደግሞ ደውዬ እሺ የት አካባቢ ነው እሺ።
ያላችሁት እናንተ?
እ- እ- እሺ የት አካባቢ ነው ያላችሁት?
ስድስት ኪሎ አካባቢ ነኝ ያለሁት የት እንዳለ ጠይቂና አድርገኝ እሺ እሺ። ስለደወላችሁ አመሰግናለሁ።
ይደረዘ